ለን ዋሽንግተን ሕክምና ማዕከል
ደህና አደርሽ እመቤት።
እግዚአብሔር ይመስገን።
በስልክ ከ- እዚህ ከናዝሬት ነው የምደውለው። በስልክ ተራ ማስያዝ ይቻላል?
ለመች ፈልገው ነው?
ለነገ ጠዋት።
ማን ጋር ነው የፈለጉት?
አይ እኔ እናንተ እንትኑን አላውቅም የምልሽ አንዳንድ የውስጥ ምርመራ ለማድረግ ነው።
okay። ምን አይነት ምርመራ እኮ? እሺ፣
እንደ አልትራሳውንድ ነገር
okay። ሐኪም አዘውለት ነው ወይስ በራሶት ነው?
አይደለም። አንድ ወደዚህ ወደ ሀረር ነው የመጣሁትና እዚያ አልትራሳውንድ ታይቼ ነበረ። ለማረጋገጥ ነው እንደገና በተለያየ በተለየ እንትን
እኮ አልትራሳውንድ ለመነሳት ነው የፈለጉት? አዎ።
አዎ
እኮ ሐኪም ጋር ሊገቡ ይገባላ መጀመሪያ፣ ወይ ማዘዣ ካሉት ነው እንጂ።
ገባኝ። አይደለም ማ- ሐኪም ቤ- ሐኪምማ እታያለሁኝ ግን እሺ።
ሐኪም ለመታየትም ያው ቀጠሮ እንትን መተራ መያዝ እኮ አለብኝ።
ሐኪም ጋር ለያዝሎትና እንደዚያ ነው አባባሌ።
እሺ፣ ጠብቁኝ አንዴ ቆይ።
በሚመለከተው ሐኪም ላይ አያይዤ አስይዝልኝ።
እሺ፣ እሺ። ካርድ የሎትማ እኛ ጋር ከዚህ በፊት የለም በጣም ረዥም ጊዜ ነው፣ ከሶስት አራት ዓመት በፊት ነው።
okay። ስሞትን ይንገሩኝ። እሺ።
ገብረ ሕይወት መኮንን
ገብረ ህይወት መኮንን
መኮንንማ ወልደ ማርያም ነው። ረዥም ነው፣ ወረቀት እንዳይጨርስብሽ።
ችግር የለም። ኧረ ስልኮ ትንሽ
ሰባ ሁለት ሀያ ዘጠኝ
እሺ፣
ሀያ ሀያ ዜሮ ዘጠኝ
እሺ። ለነገ ነው አይደል?
ለነገ እሺ፣ ይዣለሁኝ ከሁለት ተኩል ጀምሮ ይምጡ።
እሺ። እንግዲህ ምናልባት ሶስት ሰዓት አራት ሰዓት ነው የምደርሰው።
ይቻላል። እሺ፣ እሺ መቤት፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው።
አሜን።